Hello
Hello ጤና ይስጥልኝ።
ጤና ይስጥልኝ።
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ሰላም ነው?
አለሁልሽ። እሺ ዛሬ ድሬዳዋ ይመጣል። ድሬዳዋ ነው ያለው መሰለኝ።
ድሬዳዋ ነው ያለው።
አዎ ፕሮግራም ትኬት እዛው መቁረጥ እንችላለን ወይንስ እዛው መቁረጥ ይችላሉ። በኦንላይንም አስቆርጠው መምጣት መግባት ይችላሉ።
Okay ስንት ነው ትኬት?
VIP አምስት መቶ መደበኛ ሶስት መቶ ተማሪ ደግሞ ከሆኑ ሁለት መቶ ብር።
እ፣ አይ አንድና ህጻን ልጅ በጣም የሚወደው ህጻን ልጅ አለኝ ከእሱ ጋር ነው የምሄደው ለእኔና ስንት ለእሱ ዓመቱ ነው።
ነው?
አምስት አመቱ ነው።
ማለት የህፃናት ፕሮግራም አይደለም።
አዎ ዛ- እሱም ያው physically contact ማየት ስለፈለገ ነው እንጂ understand አደርጋለሁ። ይሄ እንትን የሚለው ኮሜዲ ነው አ? የሚያሳየው አዎ አዎ፣ ኮሜዲ ነው የሚያሳየው።
እም፣ ገባኝ። ስለዚህ normal እድሜ ይከለክላሉ አይቻልም።
እድሜ አይከለክልም። ያው ሰውን ግን ያሳዩታል። አንድ ሰዓት ምናምን ተቀምጦ ማየት ይችላል ህፃኑ።
እም፣ እሱ ልክ ነሽ እንችዋለን አዎ።
ወይ ዝም ብሎ መጥቶ የሚወጣበትን means እንትን ማለት ነው። ስለዚህ እዛው ሁለት እዛው ማግኘት ይችላል።
ምን አሉኝ?
እ፣ እዛው ትኬትም ማግኘት ይችላለሁ። እዛው ቅርብ እዛው ስለሆንኩ ማግኘት መሄድ ይችላሉ። አዎ።
በጣም አሪፍ ያው በቃ ህጻናት እሺ።
በተፈጥሯቸው ደግሞ ሽንቴን ምናምን እያሉ ሲወጡ እሱም እንትን አይከታተሉም ትምህርት ስጠው አዎ አዎ እውነት ነው ልክ ነው።
እሺ ያለው ነገር ሲሄድ አድርጎ ድጋሚ ደውል ወይም እዛም ትኬት ማግኘት ይችላሉ።
መልካም እሺ መልካም ቀን፣ ሰላም ዋሉ።
እሺ